ጤና ይስጥልኝ። ሁሉ ስፖርት በአሁኑ ለዳው
ሁሉን ነበረ እና ብሎክ ነው እስካሁን አልታስከለምና
መቼ ነበር የላኩልን? በቴሌግራም ልከውልናል። ብሎክ የሆነው
አዎ ቴሌግራም ልከናል፣ ግን እስካሁን ምንም መልስ አላገኘም። ከሳምንት በላይ ሆነ።
ማን ነው ስሞት የቴሌግራም እም?
አማን የሚል ነው።
አማን አዎ አማን ኤዋይ ይህን ያህል ጊዜ የሚቆያ እንዴ? እስከ ዛሬ ይህን ያህል ጊዜ አይቆይም ነበር።
እሺ፣ አንድ ጊዜ አልተከፈተም። ዛሬ ሞክረውት ዛሬም አል
በድጋሚ አስተላልፍ ሎታለሁ። በድጋሚ አስተላልፍ ሎታለሁ።
እሺ
ስለዚህ እና- ደውሉን ደንበኛችን። ዛሬ ካልተከፈተ ግን መልስ ይደውልን። በድጋሚ ሌላ ቦታ እናሳውቅሎታለን። ይሄንን ግን አሳውቅሎታለሁ አሁን
እሺ እሺ